hello ጤና ይስጥልኝ ቤት ቤት
አብሮ ይስጥልን። check check እንድታደርግልኝ ነበር። እኔ
እሺ ካሰር ኮድ ንገረኝ። አንተ
አስራ ሁለት
አስራ ሁለት ሀያ ስምንት
እሺ
አርባ ዘጠኝ ዜሮ ሰባት
ሎስተና እሺ ብዙ የወደቀ ጨዋታ ሶስት ጨዋታ ወድቋል።
እሺ እዛዎችን ቼክ አድርግልኝ። አይነት እሺ አስራ አስራ ሁለት ሰላሳ አምስት
እሺ ስልሳ ስድስት ዘጠና አራት
ይሄኛውም እንደዛ ስንት ክለብ
አንድ ጨዋታ ነው የወጣብህ።
አንድ እና ቦነስ አለ የለውም?
አይ ቦነስ የለውም።
እሺ አይ በቃ የለውም። እሺ እኔ እናመሰግናለን።
እሺ እሺ መልካም ቀን።
ብሩ ይመለሳል አይመለስም?